አምላክ እንዴት ናችሁልኝ?
አለን ደህና።
ከኮሪያ emergency ነበር ምደውለው።
እሺ physician ነኝ እና ወደ እንትን የት ነበረ አቢ? ወደ ሌላ ሆስፒታል refer ማድረግ ፈልጌ ነበር። ይቅርታ ተቀብለውናል። ሆስፒታሉ የት ሆስፒታል አቢ? የት ሆስፒታል ነበረ አቢ? ወይ ወዝ ሆስፒታል ያኔት ያኔት ሆስፒታል ዶክተር እሺ
እዛ ተቀብለውናል። confirm አድርጉና ስልክ ቁጥር ሰጣቸዋለሁ። ቆይ ይሄ የኔ ምን አልሽኝ? አዎ ኦክሲጅንም ያስ አዎ አዎ ኦክሲጅን ያስፈልጋቸዋል። ሶስት ሊትር ላይ ናቸው።
ሶስት ሊትር ምን ነበር diagnosis ኣቸው?
sepsis of chest focus ነው with GCS እና eleven
GCS ኣቸው eleven ላይ ናቸው።
አዎ